አይደለ ስራዬ ኦስትሪያ ላይ ምን አዲስ ነገር አላችሁ?
ዝም በል ሄሎ ሄሎ ሄሎ ዩኤል ወይ ወይ ግን እንዴት ነሽ ሰላም ዩኤል እንዴት ነህ? ሰላም ነው ሆይ?
አለን አለን እንዴት ነሽ እግዚአብሔር ይመስገን አለን።
ያው ስጠኝ ልደውል እኮ ነው እንዴት ነው ምን አዲስ ምን ነው ዩኒቨርሲቲዎቹ ፍሎረንስም ጄኖቫም ቱሪንም ትንሽ ቆየት ብለው ነው መልስ የሚሰጡትና I think ባህሰልኝ የነበረው አይደለ ሀያ ላይ ጽፈህ ምንም አዲስ ነገር የለም እየጠበቅኩኝ ያለሁት evaluation ሁለት ሶስት okay።
ዙር ነው evaluation የመጀመሪያ ለሁለተኛው ዙር እንደዛ ብለ ኢሜል ነው የሚላከው ስለዚህ final stage ላይ ስደርስ ሙሉ acceptance ማለት ነው የዛኔ እነግርሃለሁኝ ብዬ ነው እንደዛ ነው ባህሪያቱ አድርገህ እሺ።
የሚመልሱ እሺ እኔማ ስለፊም ለ process ም ለደህንነትሽ አይ።
ብዬ ነው እንዴት ነሽ ብዬ
እግዚአብሔር ይመስገን እኔ ደህና ነኝ። ከዛ ውጪ ኦስትሪያ procedure እየሄደልህ እ?
እሱን የኦስትሪያ update ላደርግ ነው ኦስትሪያ አይ ምንም ማንም update እያደረገኝ ለምን አንቺን እኮ ቃል ተነብር
okay እሺ የኦስትሪያውንም ዋለው ባልደባይን ዛሬ እ፣ okay፣ አቤት okay።
ያለው
እሺ እሺ ገኒ አመሰግናለሁ ይሄን ልቅዬ ነው information ከቢኖረኝ ብዬ እ።
ያው ልክ ነህ ልክ ነህ መደወል አለብኝ ትንሽ busy ሆኜ ነው ግን ያው already አዎ።
አንተ submit ሆኗል እና submit ያልተደረገላቸው ልጆች ቶሎ ቶሎ አዎ።
first round እንዳያመልጣቸው እ፣ ያው first round ጥሩ ሲሆን እዛ አዎ።
ብዬ ነው እደውልልሃለሁኝ እሺ እሺ እሺ እና ስለዚህ ሰው የእንትኑ እኔ አሁን እኔ ማለት like bank statement ምናምን ማሰራት የለብኝም እኔ
bank statement መቼ ነው የሚያስፈልግህ? መጨረሻ ላይ ነው። Statement ነው አሁን ለዩኒቨርሲቲው አይደለም።
ለእኮ ለኢም like እሱንም ምናምን እንዳዘጋጅ ብዬ ነው ቀድሜ I think it's after two months ምናምን ነው አይም ትገባለህ ያልሽኝ የነበረው ካልተሳሳትኩ ካሊ June ላይ ነው June ላይ ነው የሚጀመረው ኤምባሲ June ላይ ማለት ነው ምን- June ሰኔ ሰኔ okay ሰኔ አዎ ከ June እስከ November ነው specifically ያማራ እያወራሁለሁት እኔ ስለሆንኩ ያስኩት እንዳልኩ ባለፈው ተከፋፍለናል።
አ፣ ስለዛ እ፣ የውጭ ሀገር የ bank statement የሚያሳይልህ ሰው ዘመድ ነው የሚያስፈልገው ውጭ ሀገር ያለ ውጭ ሰው ሀገር የሚከፍለው ነገር ውጭ ሀገር ያለ ሰው ነው ለጣሊያን specifically የሚያስፈልገው። ያ የዚህ ሀገር አይሆንም እኔ አሁን father ነበር ልኝ ነው bank statement
አዎ፣ አዎ። ግን አሁን ማለት ይቆረጣል ስለ- ትንሽ ነግሬህ ነበር ድምፅሽ።
maybe።
አ?
አሁን ይሰማል ስትራይፍ አ አሁን- ይሰማል አሁን ይሰማል።
አ እሺ ዩኤል ወይ ባለፈውም እያወራሁ ነበር case specifically የባለፈው እ፣ ከግማሽ ዓመት በኋላ አንቀበለዋል የ- የተወሰነ ጊዜ ይሰሩ ነበረ ትተውታል እና የውጭ ሀገር የ bank state ነው የሚፈለገው ያ ማለት ዘመድ ካለ just የ bank statement ኡን እንዲያሳይልህ ነው እንጂ እ፣ አ።
ከአንተ ዘመድ የሆነ ክፍያ ወይ ምናምን አይደል just statement ኡን ያሳይልሃል የስድስት ወር statement ነው የሚያሳይል ስለዚህ ሰው ፈላልግ ጓደኛም ሊሆን ይችላል ዘመድም ሊሆን ይችላል ማታውቀውም ሰው ይብል ሊሆን ይችላል በዘመድ ዘመድ ማለት ነው okay ስለዛ እንደዛ ፈላልግ ቆይ የሚከፈል ነገር የለውም just statement ብቻ ነው okay።
የምታስ- አዎ እሱ okay እሺ እሱ ሲዘጋጅበት ችግር የለውም በቃ እሱ እሺ ችግር የለውም እንደዛ ነው ከዛ ውጭ ያሉትን ሀገራቶች እንዳልኩ አንዳንድ ሀገር ተለ- ተለያይተን ስለምንሰራ ያሉትን ነገሮች update እንዲያደርጉ ባልደረቦቼ እነግራቸዋለሁኝ በቃ እሺ ሁኔታ ገኒ ደግሞ በዚህ ቁጥር መደወል ትችላለህ። በዚህኛው አሁን እሺ።
በደወልኩልህ directly እኔ ጋ ነው እና መደወል ትችላለህ። እሺ እሺ ገኒ እሺ በቃ መልካም ቀን ቻው። እሺ አሜን። አንተም እሺ ቻው። እሺ